Hello.
A ver,
Selam Deniz Pelin Pelin.
ya no. perdón.
አለን መለብደው
Eh,
ምን አሉ?
አቤት አቤት ምን ለፍዳውት?
ከ- ብዙ ሜሴጅ ይገባል።
ይሄ ቴሌቪዥን ጌም አገልግሎት ነው። ጌሞችን ሲጫወቱ ሽልማቶች አሉ።
አለው አይደል?
አ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ለመጫወት የሚል አለ ሰባት ቁጥር ላይ ቋንቋ ይምረጡ፣ ደንበኛ ካልሆኑ አንድ ቁጥር ላይ ይመዝገቡ፣ ዕለታዊና ሳምንታዊ የሚል አለ።
መዝገባ ገብተዋል።
አ ስለዚህ እ፣ ሶስት ቁጥር ላይ ለመጫወት የሚል አለ game ኦችን ይጫወቱ።
እሺ ሰባት ቁጥሩ message ላይ ገብተዋል።
ሰባት ቁጥር ላይ ቋንቋ መምረጥ ነው። አማርኛና እንግሊዝኛ ነው። ተመዝግበዋል።
እም፣ ትኬት አሉት። በትኬቱ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ለመጮት የሚላለን
እሺ
ሰባት ቁጥር ላይ ቋንቋ የምረጡ። ሶስት ቁጥርን ሲነኩ ድሉን ይሞክሩና ጥያቄ እናመልሳለን። መርጦ ይጫወቱ።
እሺ
እሺ፣ መልካም እድል።
እሺ እሺ